hello ጤና ይስጥልኝ Best Bet ራሄል ነኝ እባክዎ ልርዳዎ
ሄሎ ጤና ይስጥልኝ
እንዴት ነሽ? ሰላም ነሽ ወይስ?
እግዚአብሔር ይመስገን እግዚአብሔር ይመስገን
እሺ ማታ ሲነሳው ማለት ነው እሺ
ሁለት ሺህ ሶስት መቶ Best Bet ነው የሚያገኘው።
እሺ ከዛ withdraw withdraw request ነው ገባ።
እሺ ከዛ አልገባልህም ወደ ባንክ አ፣ እንዴት ነው የሚያስ- የሚያስወጣው?
ማለት ነው እንዲመለስ ነው የፈለከው ወደ Best Bet account ህ አዎ ወደ ቴሌብር ነው የምፈልገው አሁን አ፣ ወደ ቴሌብር withdraw- እንዲሄድ ነው ወይ ወደ ቴሌብር ነው ወይስ ወደ Best Bet እንዲመለስ ነው የምትፈልገው?
ወደ ወደ ቴሌብር ነው ጥሩ።
እሺ አንድ የ Best Bet ቁጥርህን ንገረኝና check ላድርግልህ።
እሺ check አድርግሽና ከዛ በኋላ ንገርሽ እሺ 09 ንገረኝ ቁጥሩን።
number ከሽ ዜሮ ዘጠኝ እሺ ሰላሳ አራት እሺ ሰላሳ አምስት እሺ አስራ ሰባት እሺ አስራ አራት እሺ መቼ ነበር withdraw የተደረገ?
አርባ አራት አርባ አራት ነው መጨረሻ።
OK 44 ነው። እሺ አዎ እንደ- መጨረሻ።
እንደ አዲስ ንገረኝ እሺ 09
ዜሮ ዘጠኝ እህ ሰላሳ አራት እሺ ሰላሳ አምስት እሺ አስራ ሰባት እሺ አርባ አራት
ሁለት ሺህ ሶስት አገኘሽ?
መቶ ነው አይደለ?
አዎ ቸር ነው ያዘዛችሁት። አቅራቢያችሁ የቤስት ቤት ሱቅ አለ እንዴ?
አ አቅራቢያችሁ የቤስት ቤት ሱቅ አለ?
አ የብስት ቤት ነው ማታው ስምንት ሰዓት ነበረ።
እኮ ገባኝ እ፣ እያልኩኝ ያለሁት ሱቅ አለ ወይ ማለት የቤስት ቤት የሚያጫውት ሱቅ አለ?
አ አ አቅራቢያችሁ አለ?
አ
እናንተ የት አካባቢ ነው የምትኖሩት?
የጅግጅጋ ነው ጅግጅጋ አካባቢ ነው እሺ፣ ተፈረገ እሺ፣ ጅ- እኮ ጅጅጋ የቤስት ቤት ሱቅ አለ አይደለ?
ያ ጅግጅጋ ብስት ቤት ሱቅ አለ እ፣
አለው መስለኝም አላየም። እኔ እንደዛ ጋር ከሆነ- ከ- ካው በረ ነው እኔ ጋር ኮዱን ይዛችሁ እዛ ሄዳችሁ ነው የምትቀበሉት። በ voucher ስለሆነ ያዘዛችሁት ወደ ባንክ አይገባም።
አ እንደዛ ነው የሚያስወጣው። አ ጅግጅጋ ሱቅ ላይ ካለ አዎ፣ ሱቅ ላይ ሄዳችሁ ኮዱን ትሰጡትና ከዛ እሱ እሺ።
ብሩን ይሰጣችኋል ማለት ነው።
እሺ እሺ እና እሺ፣ መሰለኝ እሺ፣ ስለደወላችሁ እናመሰግናለን። መልካም ቀን።
እሺ